ሰራ ተገኘ ቤቴ ሞላ እንዳንቺ ያማረበት የኔም ገዳም ሰው ኑሮው ተቃንቶ እስኪ ዳዳ እያለ ይኖራል መላመላ እያለ ይኖራል መላመላ እያለ ይኖራል መላመላ በችግሩ ጊዜ መላመላ ቆርሶ ላጎረሰው መላመላ ብድሩን ይከፍላል መላመላ እድሜ ላገኘ ሰው መላመላ እንዴት ይረሳል መላመላ የሰው ወዳጅነት መላመላ አብሮ የማደጉ መላመላ የጥንት ልጅነት መላመላ ሆይ መላ ሆይ መላ ሆይ መላ ሆይ መላ ኤሊሊ እንዴ ነይ ነይ ኧረ ነይ ኧረ ነይ ምንጊዜም አልከዳሽ መላመላ በይ አብረን እንብላ መላመላ ወትሮም ያራዳ ነው መላመላ እንዲህ ካለው መላ መላመላ ሆይ መላ ሆይ መላነ ሆይ መላ ሆይ መላነ ዘመዴ እንዴኔን እንዴለላ እንዴኔ እንዴኔኔኔኔኔ ይምጣ ያሉ እንደሆን እያራዳ ልጅ ይምጣ ፍቅሯን ልብሶ ያድራል እንራቱንም ቢያጣ ካልሆነ ከበርቴ ገንዘብ ካልሆነ ይምጣ ያራዳ ልጅ ተካፍሎ የሚያድረው ከሁዱ እናት ልጅ የሚፋቀረው ይህንም ይምጣ ካሉ ይምጣ ቢያሳው ወዳጁን የማይክድ ቢያገኝ የማይረሳው ካመነው ጋር ቢሞት ለነፍሱ የማይሳሳው ካራዳ ልጅ ጋራ ምነው ቢሰደድ ቢያገኝ ያበላል ቢያጣም እያዝናል ሆዱ ዘዴ ዘመዴ ዘመዴ ዘመዴ ለአራዳ ሳምሽትን ብንመዝም አንፈራ ለአራዳ ሳምሽትን ብንመዝም አንፈራ ብሩስ ብር ነው ወይ ወዳጅ ካላፈራ መልካም ነይ ካልሽኝ እነ መርካቶ እንውጣ እነ አራዳ አይሰስትም የኪሱን ሲያወጣ ጥንትም ከቱጃር ቤት ከማር ከፍትፍቱ ባይበሉም እያጠግባል እያራዳ ልጅ ፊቱ ጨዋታ ቢነሳ ታወሰኝ ካሳንቺስ ከዚያውን አልነበር ወይ እየከረምሽው አንቺስ እናንቺስ ደህና ነበርሽ ሰው ነው ያጠፋሽ ተኝ ተኝ እያሉ መላመላ ሳንቀላፋሽ መላመላ ተኝ ተኝ እያሉ መላመላ ሳንቀላፋሽ መላመላ ቢወድቅ አይነሳ መላመላ ሸክላ እንደው ሸክላ ነው መላመላ የገላ እያያዙ መላመላ ጥንትም በመላ ነው መላመላ ሆይ መላ ሆይ መላን ሆይ መላ ሆይ መላን እንዲ ነይ ነይ ነይ ንዲ ነይ ነይ ነይ ነይ ንዲ እንዲ ነይ ነይ ሄድሊ አረ መላ መላ መላ መላ አረ መላ መላ መላ የሚሄድበትን መላ መላ ነግሬሽ ሚስጥሩን መላ ከቤት የገባለሁ መላመላ ሰርቼ አጥሩን መላመላ እንዳትገልጭላቸው መላመላ ጎንሽም ቢውሉ መላመላ ወዴት ደርሳለሁ መላመላ ያንጡት ያንጡት ይሉ መላመላ ሆይ መላ ሆይ መላ ሆይ መላ ሆይ መላ ሆይ መላ ሆይ መላ ሆይ መላ ሆይ መላ ሆይ መላ ሆይ መላ ሆይ መላ ሆይ መላ ፀጉርሽ ተንዠርፎ መላመላ ይላል ዘንበል ዘንበል መላመላ አካልሽ ከማዶ መላመላ ይመስላል ተንበለል መላመላ ያሩቲ ቃናሽ መላመላ ያደርጋል ከንበልበል መላመላ ሳንቃ ነው ደረትሽ መላመላ ያበራል ከወለል መላመላ ድንጉጦ ዳቂ ነው መላመላ እንዳይንከባለል መላመላ ሆይ መላ ሆይ መላ ሆይ መላ ሆይ መላ ሆይ መላ ሆይ መላ ሆይ መላ ሆይ መላ ኢዲዲ ሊሊዲ ኢዲዲ ሊሊዲ ሊሊዲ ሊሊዲ